Hello ሰላም ጤና ይስጥልኝ ቺፕቺፕ
ሰላም ነው። ትናንትና ተዛዛዘን ነበረ።
እሺ
አሁን እየመጡ ነው ብለው ነበር፣ እስካሁን አልደረሱም።
እሺ የስልክ ቁጥር ይንገሩኝ።
የስልካቸውን መስጠት መውሰድ እንችላለን።
እሺ የእርስዎ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ አስራ ሶስት አስራ ሶስት
ሀያ አራት ዘጠና ሶስት ሰማንያ ዘጠኝ
አለምነሽ በሚል እሺ የ driver ኡ ቁጥር ልስጥዎት? አዎ ተጭኖሎታል።
አዎ ስልኩ ስጭንና አሁን ሰዓት ዝናብ ስለሆነ አዎ። እሺ ያዙ ዜሮ ዘጠኝ hello hello